ተፈትዬ ደመናው በሐሩር ውስጥ ጥላዬ ነው። የእሳት አምዱ ለጨለማ ብርሃኔ ልዩ አባት ነው የሚመራኝ ኢየሱስ ለኔ የእሳት አምዱ ለጨለማ ብርሃኔ ልዩ አባት ነው የሚመራኝ ኢየሱስ ለኔ በማበሉስ በጸጥታ ልሞት አንድ እርምጃም ሲቀር እኔስ በተስፋ ጸንቼ ከቶ እንዳልዝን ለመዘመር የሚያጽናናው ቃሉ ውስጤን ሲያበረታኝ ብርቱ መንፈስ መከራዬ ሁሉ አስረሳ የሚያጽናናው ቃሉ ውስጤን ሲያበረታኝ ብርቱ መንፈስ መከራዬ ሁሉ አስረሳ። መልካም ነው መልካም አላማው ፍቅር በምንም ውስጥ ባልፍም እሱም ማመን አንተውም መልካም ነው መልካም አላማው ፍቅር በምንም ውስጥ ባልፍም እሱን ማመን አንተውም በበሽታዬ ጊዜ ፈዋሽ ሩሩ ወዳጄ ሚስጥሬ የምነግረው አጽናኜ አይዞባዬ እንደ ጌታ በማስፈራት ብቻ ሳይሆን እንደ አባት ነው ችግሬን የሚረዳል እንደ ጌታ በማስፈራት ብቻ ሳይሆን እንደ አባት ነው ችግሬ የሚረዳል። እንደማ ይለወጥ እንደማይ ተወኝ ፍቅሩ ያ እንደሆን እርግጠኛ ነኝ። እንደማ ይለወጥ እንደማይ ተወኝ ፍቅሩ ያ እንደሆን እርግጠኛ ነኝ። በወንዝ ዳር በበረከት በልምላሜም ስፍራ እረኛዬ ጠባቂዬ የሚወስደኝ እየመራ ካለት ውሃ ለጥማቴ ያፈለቀ እየሰጠኝ ከሰማይ መናን በልዑል መጠጊያ ስኖር አለው ሁሉን እያሻለ ካለት ውሃ ለጥማቴ ያፈለቀ እየሰጠኝ ከሰማይ መና በልዑል መጠጊያ ስኖር አለው ሁሉን እያሻለ ይመራኛል እጓዛለሁ ተከትዬ ደመናው በሐሩር ውስጥ ጥላዬ ነው። የእሳት አምዱ ለጨለማ ብርሃኔ ልዩ አባት ነው የሚመራኝ ኢየሱስ ለኔ በእሳት አምዱ ለጀለ